ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳው?
እስኪ ታሻሪኮድ ልንገርሽ እናይልኝ።
እሺ ንገረኝ። እሺ hello አቤት አቤት፣ አጭዋለሁ እሺ
አስራ አንድ አስራ አንድ አስራ እ
አርባ አርባ ሰላሳ ሰባት እሺ
ሰባ አንድ
lost ነው። እሺ እ?
ወድቋል። lost ነው።
እሺ።
ስድስት ጨዋታ ምናምን ወድቆብሃል። ሌላ አለክ? ሌላ አለክ? ሌላ ቲኬት አለክ?
የለኝም የለኝም።
እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ።